hello ጤና ይስጥልን ቤት
hello
ጤና ይስጥልን ቤት ሰላም ነው?
እንትን ወጪ withdraw ነበረኝ እና ምንም አልወጣም።
ውዝዶ አድርገው አልገባልህም ነው
አ አ
በደወልክበት በዚህ ቁጥር ነው?
አይ አይደለም 0921
እሺ 0921 50 13 73
73 50 13 73 አዎ
ስንት ብር ነው?
ሶስት መቶ አለ
ስንት ብር ነው አልከኝ? አባ
ሶስት መቶ ነው።
አሁን ነው ዛሬ ነው?
ትናንት ትናንት ማታ
እሺ OK 300 ብር ትናንት failed ነው። እሺ
ስለዚህ ወደ ራስ ተመልሷል ቤት account ይመለሳል።
እ ወደ ቤት ቤት ተመልሷል።
አዎ
ወረዊ ገብቷል።
አዎ ተመልሷል። failed ነው የሚያሳየው እዚህ ጋር እሺ አዎ አለ እሺ